ጤና ይስጥልኝ ቤስት ቤት hello ሰላም አይ አይ ጤና ይስጥልኝ
ቤስት ቤት ነበር account ኤ እና አይሰራም። አሁን ስገባ ምንድን ነው የሚለው?
አይ ችግር አለበት ምናምን ነው የሚለው website ኡ አይሰራም።
website ኡ ቤስት ቤት ድረገጹ ጋር ይገባል ወይስ login ነው የማያደርገው?
login ያደርጋል ግን በቃ ምንም ዝርዝር አያመጣልሽም። ጨዋታዎች ምንም አያመጣ የሆነ ችግር የ connection አለ።
ችግር ነው። connection ን check አድርግ እንጂ ከቤስት ቤት account ላይ ምንም እንትን የለም።
አረ ብዙ ጊዜ ነው አንድ ሶስት ቀን ምናምን ሞክሬያለሁ እምቢ አለ።
እስኪ አንድ የሚያመጣልህን screenshot አድርገህ ቴሌግራም ላይ ትልክልን አለ እ?
የሚያመጣልህን screenshot አድርገውና ቴሌግራም ላይ እስኪ ላክልን አንዴ እንየው።
ቆይ ልንገርሽ ወይ እሺ ግን ከምትነግረኝ ይልቅ ባየው ይሻለኛል። hello something went wrong ነው የሚለው please አዎ።
contact the administrator contact ID
እኮ እሱ የ connection ችግር ነው።
እኮ ሶስት ቀን እኮ አደረገ። በቃ VPN ጭራሽ እኮ አይገባም።
አብረህ ሞክረው። እም?
እ?
VPN አብረህ ሞክረው።
እንጂ ይሰራል፣ እየሰራ ነው ማለት ይሰራል።
ነው።
አዎ አዎ፣ እየሰራ ነው።
ኦኬ፣ እሺ፣ አመሰግናለሁ። እሺ።
መልካም ቀን